ሁሉ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም።
ቦሌ Girls Massage Center።
አይዋ ቦሌ Girls Massage።
እሺ ከ We Plus Solution ነበር የምደውለው።
ከየት?
ከ We Plus Solution እሺ ምን ነበር?
ድርጅታችን አዲስ መተግበሪያ develop አድርጎ ማለት ነው ከሀምሳ በላይ አገልግሎቶችን በአንድ application የያዘ ነው እና ድርጅታችሁን በነፃ እንድት- እንድታስተዋውቁ እየጋበዝን ነበረ። app ኡን ደግሞ app ኡን ከ Play Store ወይም ከ App Store ላይ We Plus Solution ብላችሁ ማውረድ ትችላላችሁ። ካልሆነ ደግሞ እኔ ደግሞ በቴሌግራም link ኡን መላክ እችላለሁ።
እሺ እሺ link ኡን ልላክ።
መልሼ እደውልልሻለሁ። ቆይ አንዴ እናቴ።
እሺ፣ መልካም ቀን። አመሰግናለሁ።